Hello hello
Antamanna,
hey
Antamanna, hello
Antamanna.
અંથાબાના મસ્ત હાલ Ah,
મસ્ત હાલ માંડવ
ah,
મસ્ત હાલ નહીં યોર દિનેશ
የምን ወርዲ ነው የምትለ હેલો
የምን ወርዲ ነው የምትለ
የምን ዮር ዲናም
አዎ
ጤና ይስጥልኝ ቴሌፖርት ቴክኖሎጂስ ማስተዋል ነኝ እባክዎ ምን ልርዳዎ
አንተ ምንድን ነው የምትለው የቀለብክብኝ ነው እንዴ
እ እባክዎ ምን የቀለብክብኝ ልታዘዝ ነው እንዴ ምን ልታዘዝ ደንበኛችን ምን እርዳታ የቀለብክብኝ ፈልገው ነው እንዴ?
ደንበኛችን ምን እርዳታ ፈልገው ነው ምን ልርዳዎ
አንተ በስርዓት እ?
ተናገረ
በስርዓት ስርዓት ምን አዎ።
አይነት ነገር ነው
አ?
እ፣ ይቅርታ እንዘጋው ነው ወይ እንግዲህ በትክክል አውራ- አላወኩም
አንተ እኔ ስሜ ማነው ራስህ ገመትና ተናገር
እ፣ ገምት በስልክ የሚገመታ እንዴ በቃ መስሎኝ ነበር ግምት
አ?
አይ ይቅርታ ማለበለ አላወኩም
አንተ ቀልድ
እ
ስልክ ያዝከው ምን አይነት ነው
ምን አይነት ነው
አዎ ማን ማን ነው ግን እንደዚህ እየተጫወተኛለሁ እ አ?
ማን ነው እኮ አ፣ በዚህ ስልክ እንደዚህ ማለት አልችልም እ፣ አገልግሎት ፈልገህ ከሆነ የደወልከው እ፣ ወይም እንደ አገልግሎት ፈልግ ንገረኝ በቃ ከዛ ዘጋው
አ?
ዘጋው ነው በቃ
አዘጋው
እኮ ምን ንገረኝና ከዛ የፈለግ ሳፖርት ላድርግህ
አ?
እ
እባክህ ልጅ አ?
እ
እኔ ልጅ ነኝ
የ- የስራሽን ስጠሽ ማርያምን
እ?
የስራሽን ስጠሽ ሀዚብ እኮ ነች እንደዚህ ታስረፈልፈ ሄደው ምን
አዜብ ነች እንደዚህ ታስረፈልፈ ሄደው አዜብ ቤተክርስቲያን ነው በቃ ስንወጣ እናዝግሽ በቃ እኛ እ እሺ